አይደለም። hello አቤት hello hello hello፣ hello አቤት አይሰማም
አቤት። አይሰማሽም?
እ
እንትን ነበረ bet bet ለመጫወት ከ CBE ብር ወደዛ አሳልፈን እሺ
ከዛን አሁን አልገባ አለ።
እሺ message ኡን እና ቴሌ CBE እ- ብር እ- message ኡ ተመለሰልን።
እኮ እሺ message ኡን እና CBE እ።
ብር የምትጠቀምበትን ቁጥር ላክልን አንድ ላይ አ- እ- እ- ቴሌግራም እንትኑን- ላይ አዎ ቴሌግራም ላይ ቴሌግራም ላይ ቁጥሩና message ኡና
CBE እንትኑን ብር የምትጠቀምበትን ቁጥር ተልኳል ተልኳል። ልክን አልኩ።
ልካችኋል። በቃ ከላካችሁ አዎ።
check እናደርጋለን። ትንሽ ስለበዛብን ነው። እሺ ትንሽ ታገሱን።
እሺ እሺ፣ እናስገባለን።
እንቀበላለን። ችግር እሺ የለም።
እሺ ወንድሜ፣ እሺ።
hojiiwwan baay'atee fi xiqqoos qoosaa
hello hello hello hello